Negro Ocupado. Negro Ocupado.
Hello.
Así que bueno.
ሄሎ
ጤና ይስጥልኝ ባባ።
አዎ፣ አብሮ ይስጥልን። እንዴት ነሽ?
ጤና ይስጥልኝ።
አብሮ ይስጥልን። እ የሆነ ምን ለጫወት?
እንትን ላይ ለቅለቃችሁ ነበር ቲክቶክ ላይ። ሄሎ ቁርስ አይተሃል? የቁርስ ቁርስ
ሄሎ።
ጤና ይስጥልኝ አሉ ባባ።
አዎ፣ እንትን ነበር የሆነ ቲክቶክ ላይ ያየሁት መኪና ነበር አስራ አምስት ቤት እ እንደው ተቋም እ?